በዘንድሮ የ12ተኛ ክፍል ተፈታኞች 95 በመቶ የሚጠጉት ፈተናውን ያለማለፋቸው ተነገረ። እየተገባደደ ባለው የ2016 የትምህርት ዘመን የ12ተኛ ክፍል ብሔራዊ ፈተና ከወሰዱት 674000 በላይ ተፈታኞች ለከፍተኛ ትምህርት መግቢያ ማለፊያ ውጤት ያመጡት 5.4 በመቶ ወይም 36409 ተማሪዎች ብቻ መሆናቸውን የትምህርት ሚኒስትሩ ብርሃኑ ነጋ አስታውቀዋል። ይህ ውጤት ካለፈው ዓመት የተሻለ መሆኑን የገለጹት ሚኒስትሩ በዓመቱ ተማሪዎችን ካስፈተኑት ትምህርት ቤቶች ውስጥ 1363 በሚሆኑት ደግሞ አንድም ተማሪ እንዳላሳለፉ ተናግረዋል። ለዝርዝሩ ገብረ መድን ገብረ ሚካኤል ገብረ መድን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ዛሬ ሰኞ ጳጉሜ አራት ቀን 2016 ዓ ም በሰጡት ጋዜጣዊ መግለጫ በ2016 የትምህርት ዓመት ከ674,000 በላይ ተማሪዎች ለፈተና መቀመጣቸውን ተናግረዋል። ከእነዚህ ውስጥ የማለፊያ ነጥብ ያመጡትም 5.4 ከመቶ ብቻ መሆናቸውን ገልጸዋል።
ባለፈው ዓመት ካሳለፍነው በ2.2 በመቶ ወይም really strictly statistically ልስራው ካላችሁ 68 በመቶ ጨምሯል ያሳለፍነው እዚህ ፈተና ውጤት ላይ ለእኛ በጣም interest ያደረገን የ percent ቁጥሩ መጨመሩ ብቻ ሳይሆን የተማሪው ቁጥር ያለፈው ተማሪ ቁጥርም ጥሩ ቁጥር ጨምሯል። በ2014 ጠቅላላ ያለፈው ተማሪ 30 ሺህ 34 ተማሪ ነበር። በ2015 ከዛም ወርዶ 27267 ተማሪ ነበር ያለፈው። ዘንድሮ በ2016 ያለፈው 36409 ተማሪ የፈተና ስርቆትን ለመከላከል በሚል ከ2014 ዓ ም ጀምሮ ዘንድሮ ለሦስተኛ ጊዜ በዩኒቨርሲቲዎች ቅጥር ግቢ ውስጥ የተሰጠው ይኸው ሀገር አቀፍ ፈተና 92 በመቶዎቹ ተማሪዎች በወረቀት 8 በመቶ ደግሞ በበይነ መረብ እንዲፈተኑ መደረጉንም ሚኒስትሩ ገልጸዋል። በዘንድሮ ፈተና የተገኘው ውጤት ካለፉት ሁለት ዓመታት ጋር ሲነጻጸር የተሻለ መሆኑን የተናገሩት ሚኒስትሩ ለዚህም የተማሪዎች ጥረት መጨመር በምክንያትነት ጠቅሰዋል። በዘንድሮ ሀገር አቀፍ የፈተና ውጤት በክልሎች መካከል ያለውንም ልዩነት አሳይቶናል ብለዋል።
now ይሄንን ውጤት በክልሎች ለይተን አይተናል። ትልቁን ተማሪ ያሳለፈው እና በ percentage ም በጣም ትልቁን ያመጣው አዲስ አበባ ነው። አዲስ አበባ 10690 ተማሪ አሳልፏል። ያ ደግሞ ካስፈተነው ውስጥ 20.4 በመቶ ነው። ሁለተኛው ሀረሪ ነው። እዛ 13 ነጥብ 3 percent ነው ያሳለፉት። ግን ያለፈው ተማሪ ብዛት በጣም ትንሽ ነው፣ 337 ተማሪ ነው። because የተፈተነው ተማሪ ትንሽ ስለሆነ። ሁለተኛ በቁጥር ብዛት ኦሮሚያ ነው፣ 8520 ተማሪ አሳልፏል። ሁሉም ክልሎች አምና ካሳለፉት ተማሪ በላይ አሳልፏል። በ actual ቁጥር ያነሰው አንድ ክልል ነው፣ የአማራ ክልል። የአማራ ክልል ያነሰበት ምክንያት ደግሞ simply የተፈተኑት ተማሪዎች ቁጥር ከግማሽ በታች ስለነበረ ነው። ትግራይ preparatory ካስፈተናቸው 12.5 percent አሳልፏል። ግን በ regular ኡ ፈተና ካስፈተናቸው 7.2 percent አሳልፏል። ድሬዳዋም 6.6 እንደዛ እያለ ይቀጥላል ማለት ነው።
የ2016ቱን የትምህርት ዘመን ሀገር አቀፍ ፈተና ካስፈተኑ ከ3000 በላይ ትምህርት ቤቶች 40 ከመቶዎቹ አንድም ተማሪ አላሳለፉም ብለዋል ሚኒስትሩ።
በአጠቃላይ 1363 ትምህርት ቤቶች ምንም ተማሪ አላሳለፉም። እነኚህ ትምህርት ቤቶች ያሉት ሐረሪ ክልል ውጪ ሁሉም ጋር። አዲስ አበባ አራት ትምህርት ቤቶች ምንም አላሳለፉም። አፋር 33፣ አማራ ክልል 56፣ ቤኒሻንጉል ጉምዝ 43፣ ማዕከለኛ ኢትዮጵያ ወደ 108 ትምህርት ቤቶች፣ ድሬዳዋ 3፣ ጋምቤላ 29፣ ኦሮሚያ 553፣ ሲዳማ 35፣ ሶማሌ ክልል 158 ደቡብ ኢትዮጵያ 146 ደቡብ ምዕራብ ኢትዮጵያ 111 ትግራይ 52 በፕሪፓራቶሪ ትግራይ 32 እነኚህ ምንም ተማሪ ያላሳለፉ ትምህርት ቤቶች ናቸው።
በዘንድሮ ፈተና የተመዘገበው ከፍተኛ ውጤት ከ700 በታረመው 675 ሲሆን ከ600 ከታረመው ደግሞ 575 ነው ተብሏል። ሁለቱንም ከፍተኛ ውጤቶች ያስመዘገቡት ደግሞ ሴቶች እንደሆኑ ፕሮፌሰሩ ገልጸዋል። የአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ